Absolut, Madin Tangam.
Hello? ሄሎ ሄሎ፣ እሺ፣ ጤና ይስጥልን።
አብሮ ውስጥልን እሺ፣ ሰላም። ምን እንርዶት?
ትናንትና ዴፖዚት አድርጌ ሳንቲም ላይ ማለት ነው አልገባልኝም።
ኦኬ፣ አሁን አውርተን ነበረ። አልደወልክላቸውም?
ስልኩ አይሰራም። ሁሌ ቁጥር ነው አንተ የሰጠኝ
አዎ፣ ቁጥር ነው።
ሾርት ኮድ ነው ዘጠና ሶስት ስልሳ ነው እሱ ዘጠና አይሰራም።
ሶስት ስልሳ አዎ፣ አይሰራማ ዘጠና ሶስት እሺ፣ ስልሳ ላይ ቴሌግራም ቁጥራቸውን ልንገርና እዛ ላይ ጻፍላቸው፣ deposit message ኡንም ላክላቸው። እሺ
ዘጠና ሶስት ስልሳ ላይ አይሰራም ብራለ እኮ የቴሌግራም ቁጥር ልንገርህ የእነሱ የሳንቲም ፔን ቴሌግራም ቁጥር ልንገርህና እዛ ላይ ጻፍላቸው። እሺ
እሺ፣ እሺ፣ ቴሌግራም ቁጥር እሺ፣ ንገረኝ።
ዜሮ ዘጠኝ ሰባ ዜሮ ዘጠኝ ሰባ
እሺ፣ የቴሌግራሙ ነው ዜሮ ዘጠኝ ሰባት
አርባ ሰባት አርባ ሰባት አርባ ሰባት
ብዙ ጊዜ ነው።
አ ድጋሜ አርባ ሰባት አርባ ሰባት አርባ ሰባት
እሺ፣ ከዛ አስራ
አስራ አስራ ስድስት አስራ ስድስት እሺ፣ እዛ ላይ ጻፍላቸው ቴሌግራም ላይ እሺ በዚህ ቁጥር በቴክስት ነው። እሺ፣ እሺ።